hello ጤና ይስጥልኝ።
ተናስተም አባት ፊሊንግስተን ነው ምስ የደወሉት። ምን ልርዳዎት?
አ- አንዳንድ መረጃዎችን ፈልጌ ነበረ።
እሺ ይቻላል።
እ፣ የት የት አካባቢ ነው ያላችሁ? የክፍያ ሁኔታ እንዴት ነው ምናምን የሚለውን ነገር እስኪ ንገረኝ።
okay ቤት ነው የፈለጉት?
እም፣ okay እ፣ አሁን ያለን ወደ ዘጠኝ የሚሆኑ site ኦች ና- ናቸው።
እሺ እ፣ ቦሌ፣ ሜክሲኮ፣ ሲኤምሲ፣ ሳር ቤት፣ አያት፣ ጣፎ፣ ሰሚት፣ ጀሞ፣ ቱሉ ዲምቱ አለን።
ኦኬ እሺ ሄሎ ሄሎ